ce matin.
አይ ስለተዘጋ። ሌላ ሰላም ነው መዓዛ ወርቅ፣ እንዴት ነሽ?
እግዚአብሔር ይመስገን።
በደረጃ dot com ወዳ vehicle manufacturing ላይ በ junior accountant ነት አመልክተሽ ነበር።
እ አላመለከትኩም። ኧረ
እ ወዳ vehicle manufacturing ላይ አላመለከትሽም? PLC
አረ እኔ አላመለከትኩኝ።
ነው።
አ እሺ
እሺ